ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎ።
ትናንት ብር አስገብቼ ነበር ወደ ሁል ስፖርት ወደ ዘጠኝ ሰዓት ወደ አስር ሰዓት ከምናምን አካባቢ አስራ አስራ አንድ ሰዓት እንጂ አስገብቼ ነበር ብርና ከዛ ስምንት መቶ ብር ነው ያስገባት። ብሩ ጭራሹ አልመጣልኝ። ከዛ ቆይቼ ትንሽ ቆይቼ ከአንድ ሰዓት በኋላ በምንድን ነው ያስገቡት?
በቴሌ ብር ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
አሀ ለማን ላክለት?
ለእኛ ቁጥር የያዙ የኛ የቴሌግራም
okay እሺ ቁጥር ንገሪ።
ዜሮ ዘጠኝ ሰባ ስምንት ቆይ ቆይ ስክሪፕቶ ልያዝና የቴሌ ብር ነው የምልክልሽ?
አዎ ከቴሌ ብር የተላከለትን ማለት ነው።
እሺ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት